hello
ሰላም ጤና ይስጥልን ቴሌቪዥን እንዴት ነሽ አማን ነሽ
አለ እ አጨዋወቱ እንዴት ነው የዚህ ነገር
እሺ ኮከብ 985 ተመሰላል ብለው ይደውሉ እሱ ነው እንደዛ ከዛ በኋላ እሺ ሶስት ቁጥር ከተመዘገቡ ከ- በኋላ ሶስት ቁጥር ለመጫወት ተመዝግቤያለሁ።
ሲጫኑ ከዛ ተረ- አረኩ
ጥያቄና መልስ እድሎትን ይሞክሩ የሚል አለ ሶስት ቁጥር ሲጫኑ ሞከርኩኝ ሞከርኩ ጥያቄና መልስ በ coin ነው የሚጠቀሙት ኮይን ኮይን ገዝቻለሁ ገዝቻለሁ እና ምን ሆኖበት ጥያቄ አስጠይቀኝማ
ጥያቄ እ
coin ገዝተው ጥያቄ አልመጣለትም አዎ አለኝ coin አራት coin አለኝ
ጥያቄና መልስ የሚለውን ተጭኖ ምንም አልመጣለትም ተጭኛለሁ አዎ
ጂኦግራፊ ምናምን የሚል የለም አዎ
እስቲ እሱንም አንዴ
መርሀባ
ሰላም